መስመር ታዘዝ
ሄሎ ወዬ
ሰላም ነው ማን ልበል ይቅርታ መሰረት ነኝ ምን ይሰራል አለን ደህና ነኝ
አለሁልሽ ኦርድጄ ነበር እሺ ቲን ፈልጌ የሞት አረኛ ነው
ውርደን ነበር እስኪ ንገረኝ እሺ አርባ ሰባት ሀያ ሁለት
አርባ ሰባት ሀያ ሁለት የሞተረኛ መሆኑን በምን አወቅህ አንተ መቻሬ ኮንዶሚኒየም ነው የሚሄደው እኮ ስለካው የሞተረ- ስድስት ነጥብ ስምንት ነው የሞተረኛ ተብሎ list አልተደረገም pin ኡን ግን ማየት ምን?
ይችላለሁ ለክቼ ስንት እንደሆነ ነግረዋል ችግር የለም እንደተመቸሽ እሺ እሺ የሚስተካከል ከሆነ አስተካክለዋል እሺ እሺ መስዬ እሺ
በዚሁ ልጠብቅ ወይስ እየሄድኩ ሌላ አድርግ አይ እንትን እ፣ ምን አንተ የሞተረኛ ካልሆነ አትሰራው
ረጅም ከሆነ አዎ ግድ ነው መስዬ ሰዓትም ይሄድብኛል ከዚህ ውጭ ሌላ ኦርደር ይዘሃል የለኝም አዎ እንደዛ ከሆነ እንደማይወጣ ታውቃለህ እ? የሞተረኛ ከሆነስ መስዬ እንዴ እሱን አሁን በ- ሆነ አልሆነ ማለት አልችልም ማን ሳለ እኮ ሂሳቡን ካስተካከላችሁ ችግር የለውም መስዬ ደቂቃው ነው እስካሁን ድረስ የት ነበርክ ምግብ ቤት አልተሰጠኝም ምን ላድርግ መሲ? ካልደረሰ እኔ ምን አደርጋለሁ ታዲያ መሲ
እኮ ይኸውልህ አሁን እኮ ማለ አ።
ሊወጣልህ እንኳን ቢችል ከ- ከአስር ደቂቃው ባለው ነው እኮ ምን መሰለሽ እኔ አሁን አደርሰዋለሁ እኮ አልኩኝ አይደለ ግን ሂሳቡን አስተካክሉልኝ ነው
እኮ የሚስተካከል ከሆነ አስተካክልልሃለሁ ነው ደግሞ እኔ ያልኩት እሺ እሺ መሲ አስተካክሉልኝ ችግር የለውም የሚስተካከል ከሆነ ነው ታይሰን እኮ አዎ መስተካከልማ ግድ ነው እሺ እሺ